ሄሎ ሄሎ ሰላም ጤና ይስጥልን አስደሳች አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደሽ ነበር አዎ እሺ ለተጠቃሚነት ነው ለአሽከርካሪነት ለተጠቃሚ ነው እሺ አንቺ ያወረድሽው አሁን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ለዛ ነው ግልጽ የሆነ ነገር ማግኘት ያልቻልሽው ዊ ፕላስ solution user የሚል አለልሽ ለተጠቃሚዎች ማለት ነው Play Store ላይ App Store ላይ ይህንን አጥፍተ ልክ እሱን search አድርገሽ register ስታደርጊ ከአርባ አራት በላይ አገልግሎት የታክሲ አገልግሎት ሶስት መቶ ሀምሳ game እንዲሁም አሸናፊ የሚያደርገውን referral code ታገኛለሽ እሺ እሺ አመሰግናለሁ መልካም የስራ ቀን